hello የጭንቅላትና ህብለሰረሰር hello አቤት ሰላም ናችሁ?
ሰላም።
አለን ከምኒልክ ሆስፒታል ነው የምንደውለው። ድንገተኛ ክፍል እሺ
እንትን brain with C-spine ማለት ነው።
እ?
brain CT scan with C-spine
እሺ።
ነበር። ስንት ነው ዋጋው?
brain CT scan ነው ያልከኝ አይደል?
አዎ፣ እና C-spine አለ cervical brain with cervical ማለት ነው። cervical
እስቲ ሌላ ስልክ ልስጥ፣
እ?
ሌላ ስልክ ልስጥ።
ሌላ ስልክ ልስጥ?
እም
እሺ እሺ
ዜሮ ዘጠኝ ሰማንያ ስምንት እ?
ዜሮ ዘጠኝ ሰማንያ ስምንት እ?
ሰላሳ ሶስት እ?
ሰማንያ ዘጠኝ ሰማንያ ዘጠኝ
ሰማንያ ዘጠኝ ሰማንያ ዘጠኝ አዎ
እሺ። በጣም